hello ጤና ይስጥልኝ ምሽት ቤት
እናትዬ ሰላም ዋልሽ ናት።
እግዚአብሔር ይመስገን።
እስኪ ትኬት ይልኝ አስራ ሶስት ከአሸርፍ ንገርሽ እሺ እሺ አስራ አስራ ሶስት ሶስት እሺ ሀያ ሁለት
አስራ ሶስት ሀያ ሁለት
እ ሀያ አራት ሀያ አራት
D አም- D ስድስት D ስድስት አዎ ዜሮ ስድስት ነው D ስድስት ዜሮ ስድስት አይ ካሸርኩር ከሆነ እንትን spelling የለውም
በቃ ዜሮ ስድስት እሺ አራት game ነው የወጣብክ
እ? እ?
አራት game ነው የወጣብክ
okay lost ነው
lost ነው ሁለት win ብቻ ነው ያለው
ኦኬ የትኛው እና የትኛው ነው ዊን ያደረገው የመጨረሻውና ሁለተኛ ላይ ያለው ጎሊክ ኖርዝ እና ምን? እ? እ?
ጎሊክ ኖርዝ
ሆሊክ ነው አዎ እሱ ዊን ያደረገ አ- እና ፊፊ አርሚ ነው አይፍሲ
ኦኬ ሌላው ወድቋል አዎ ሌሎቹ እርቋሉ ሁለቱ ብቻ ናቸው ያለፉት
እሺ እኔ ነኝ።
እሱ እናመሰግናለን